ሰላም ጤና ይስጥልኝ። ችፕችፕ እባክዎ ምንድን ነው?
ኮሮና ብዬ ነበረ በዚህ- በዚህ ቁጥር
በዚህ ሳይሆን በ group ነበረ እና group ውስጥ ሀና በሚል ነበረ ንገሪው ቁጥሮትን ዜሮ ዘጠኝ አርባ ሰባት እሺ ሰማንያ ዘጠኝ እሺ ሰባ ሁለት
ሰባ ሁለት ሰማንያ አራት
ናትናኤል አዎ
ሀና ላይ አዎ እና ትናንት ሪፖርት አለ ዛሬ ይመጣል ብለው ነበር
Okay፣ ጎሻን ይዘንኩኝ። Okay። የት አካባቢ ነበር location?
ግቢ ገብርኤል አራት ኪሎ
ወጥቷል። አጠቃላይ አስር ኮርን ነበር ያዘዘችው ሀና።
አዎ አዎ ወጥ- አዎ በቤተሰብ ወጥ- ነው በ- አዎ ወጥቶላታል። ይመጣል ዛሬ ይጠብቁ።
እኮ ስትደውልላቸው ደውለው ነበር ጠዋት እና ምን አሉ ለነሱ ለእሷ እ እ፣ እና እናመጣ ነበረ የሚመሽብን ከሆነ ግን አንመጣም የሚል መልስ ነው የተናገሩ የሚመሽብን ከሆነ አንመጣም
Okay። እኔ complain ላይ ላስገባሉት እና አሁን ማታ ላይ ደውዬ check አደርጎታለሁ መቀበልና ለመቀበሉትን።
እሺ እሺ Okay፣ ይቅርታ በጣም እሺ።
እሺ